እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ። በኢንግሊሽ ፕረስ ቱ።
እየሰራህን አዲስ
ለትግርኛ አርባዕተ ይስቀጡ።
af Somali taabashan
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ።